ሄሎ
ሄሎ፣ አቤት። አሁን ደውዬ ነበረ። ልኬዋለሁ።
ልካሃል?
አዎ ልኬዋለሁ።
እሺ። አዎ ይደርሳል። የኔትወርክ ችግር ሊሆን ይችላል። አልደረሰኝም።
አሃ ኔትወርክ ነው።
ይደርሳል ይደርሳል። አዎ check አረግና መልሽ። ስሜን ንገረኝ።
አዲስ ህይወት እ አዲስ ህይወት አዲስ ህይወት አዲስ ህይወት ስልክ ቁጥርህን ንገረኝ።
አስር ሰባ አምስት እህ
አርባ አራት እህ አርባ ሶስት እሺ መልሼ ደውዬ አሳውቅሃለሁ።
እሺ